ወዳጅ አይረሳም ለመልካም ፍቅረኛ እንደ ደግነቱ ፈገግታ ቁርስ ነው ጠሚላ ካንጀቱ ሺን ወደኔ መለስ አይኔን በአይን ሻሰስ ባለንጋጣትሽ ዳበስ ለአይና ዳሰስ ፍቅር በእኛ ላይ ይንገስ ያኔ ፈካ ነቃ ጎርደድ ፈንደቅ ደመቅ ያንተው ነይ በይኝ ከጎንሽ አድርጊኝ ያገርሽ ነኝ ያንተው ነይ በይኝ ከጎንሽ አድርጊኝ ያገርሽ ነኝ የኔ ከልቤ ላይ አንተ ፍራቅልኝም ሳይሽ ይጨንቀኛል አልቆረጠልኝም በቃ ልርሳው ብዬ ለመተው ስወስን የፍቅርሽ ትዝታ እየመጣ ድፍን ፍቅር ሳይሽ ክትት እኔን ካይንሽ ላይ ቅርብ ምነካበኝ ቀርበሽ ደንጋጣሽ ዳብሰሽ ፍቅር በእኛ ላይ ይንገስ ያኔ ቀረብ ሰብሰብ ለመድ ወደድ ጎርደድ ያንተው ነይ በይኝ ያንተው ነይ በይኝ ከጎንሽ አርግኝ ያንተው ነይ በይኝ ከጎንሽ አርግኝ ያገርሽ ልጅ ነኝ እንባ ይቀዳለይ ካንጀት ካለቀሱ ለፍቅር ተስማሚ ማርናው ከንፈር ምሱ ወዶ የባዘነ ናፍቆት ይነካካው ያሰበው ካልሆነ የለም የሚያረገው ቺን ወደኔ መለስ አይኔን በአይንሽ አሰስ ባለንጋጣልሽ ዳሰስ ለአይን አርጊው ዳሰስ ፍቅር በእኛ ላይ ይንገስ ያኔ ፈካ ነቃ ጎርደድ ፈንደቅ ደመቅ ያንተው ነይ በይኝ ከጎንሽ አርግኝ ያገርሽ ልጅ ነኝ ያንተው ነይ በይኝ ከጎንሽ አርግኝ ያገርሽ ልጅ ነኝ ቀናቶች ቢበዙ ወራቶችም ቢያልፉ ለተዋደደ ሰው ትዝታ ነው ትልቁ እንኳንስ በለዛው ቢጠቁርም ቢከሳም ቁም ነገር የሰራ ወዳጅ አይረሳም ፍቅሳይሽ ግርትት እኔ ካይንሽ ላይ ቅርት ምነካበኝ ቀርበሽ ባለንጋጣትሽ ዳብሰሽ ፍቅር በእኛ ላይ ይርገስ ያኔ ቀረብ ሰብሰብ ለመድ ወደድ ጎርደድ ያንተው ነይ በይኝ ከጎንሽ አግኝ ያገርሽ ልጅ ነኝ ያንተው ነይ በይኝ ከጎንሽ አርግኝ ያገርሽ ልጅ ነኝ ያገርሽ ልጅ ነኝ የወንዝሽ ልጅ ነኝ